አድርጓል
ሄሎ ሄሎ ሄሎ ወይ ወይ አደረሱልን
አላደረስኩም፣ እየሄድኩ ነው። የሞተር እኮ ነው order ኡ።
አዎ ገብቶኛል ላይ ከስ- በሀያ ደቂቃ ውስጥ ምናምን ስላልከኝ ነው አ፣ ያኛውን እሱ- እሱን እሱ አደርሻለሁ። ሁለት ናቸው አድርሰሃል
already ደርሻለሁ። አሁን ወይ ግባ ባልን ቦታ እየገባሁ ነው።
እሺ እሺ ወይ